ጤና ይስጥልኝ ኬስ የበራ መረጃ ማዕከል ባኩት የምንደርሱት
ሄሎ ሄሎ ሄሎ ጤና ይስጥልኝ አብሮ ይስጥልን። አይ ከቴሌ ነው በሾርት ኮድ እየሞከርኩኝ ስለሆነ ነው።
ኦኬ እሺ እየገበለ- እየሰራላችሁ ነው ሰማንያ አንድ ሰማንያ አራት አ ግን እንትኑ ግን እየሰራ ድም- ድምፁ ምናምን እየሰራ አይደለም
ድምፅ አዎ ድምፁ እየሰራ አይደለም አይጠራም
ድምፁ ማለት አልገባኝም።
ሲ- ሲ- ሲደወል አይጠራም እኛ ዘ- screenኡ ላይ በ- በሚያሳየን ነው እንጂ እያነሳን የምናነሳው ድምፅ የለውም አይጠራም አዎ እሺ ቆይ እስኪ እድል ልክላችኋለሁ። እሺ እሺ እሺ